ኃይሉ አቤት።
ሰላም፣ እንዴት ነህ?
እግዚአብሔር ይመስገን።
አለን። driver ማን ነበርክ?
አሉላ አሉላ። እኔ የምልህ አ፣ እ፣ ማሂ የምትባል customer እ፣ ቸርችል መልካ እሺ።
ሽንኩርት ወስደህላታል ዛሬ አይደለ?
አ PDF አዎ፣ ሽንኩርት እሷ ደግሞ አቮካዶ ነው ያዘዝኩት ምናምን ትላለች።
እኮ አቮካዶም ነበራት ሽንኩርት ነው የመጣልኝ እያለች ነበረ።
አዎ፣ ስለዚህ አቮካዶ ሌላ እዛ PDF አልተሰጠልንም ለኛ።
አልተሰጣችሁም?
አዎ፣ አልተሰጠም። ከዛ ነው አሁን እንትን ወ- ነገ ይመት ምናምን ብለን ነው የወጣነው።
okay፣ እሺ፣ እና ለሞን እደውልልሃለሁ። እ እ